ሄሎ ጤና ይስጥልኝ።
ያ ሄሎ ጤና ይስጥልኝ።
አቤት ነው።
ከምግብ ነው የምንረዳዎት? ሄሎ መዝገብ ነበር።
ምን አሉኝ?
ስታንዳፕ ኮሜዲው ላይ ለመመዝገብ ነበር።
ኦኬ ይቻላል ይቻላል። ስሞትን ማለበት
ሌላ ሰው ለመጋበዝ ነበር።
okay link እንትን የለም። እሺ ቆይ link ኡን ልላክ። text ላድርግሎት link እሱ በ link ነው እንትን እያለን ያለው።
okay እሱ ቆይ